ሁሉ ስፖርት በኮ ምን ልርዳዎት?
hello
ሁሉ ስፖርት ነው ምን ልርዳዎት?
አይ እንትን deposit ለማድረግ እንትን ሌሎቹ አማራጮች የሉም። ቴሌብር መጠቀም ፈልጌ ነበር።
እሺ እ deposit እኛ በ dep- በቴሌ ብር ከኛ ነው የምናደርግልዎት።
እሺ ነው አዎ ኦ- እንደ ባለፈው በኦንላይን የለም።
ኦንላይን ለጊዜው እየሰራ አይደለም።
ኦኬ፣ እሺ እናመሰግናለን።
እሺ